ticket refund ለማድረግ ነበር።
ምን አልከኝ?
ticket refund ለማድረግ ፈልጌ ለመተው
የት airlines ነው የቆረጥከው? ከየት airlines ነው የቆረጥከው? ቲስ- ticket refund ነው ያልከኝ አይደል?
አዎ፣ የት airlines?
በኢቲ እም?
በኢቲ በኢቲ ነበር።
የት airlines ነው? Ethiopian Airlines ነው።
yeah ኢትዮጵያ okay። የ ticket office እ፣ የት ነው የቆረጥከው? ኦንላይን ነው የቆረጥከው ወይስ ticket office ሄደህ ነው የቆረጥከው?
በ ticket office
okay። እነሱን ነው የምታገኘው የምታናገራቸው። ticket ኡን cancel አድርገህ አይደለ?
አዎ